hello ጤና ይስጥልኝ አብሮ ይስጥልን።
Donkey Tube አዎ Donkey Tube
መረጃ ልሰጣችሁ ነበረ። እንደዚህ ያለ ቦታ ላይ መሄድ ይችላል ሴቱ ወደ ከፋ ክልል፣ ደቡብ ክልል፣ ምዕራብ ደቡብ ክልል ከፋ ዞን አንድ ህፃን ልጅ አለ። እሱ እንደዛ ልጠቁም ብዬ ነው።
እሱ ድንቅ ልጅ ለመጠቆም ነው።
አዎ
ስንት አመቱ ነው?
ስድስት አመት ሰባት ወር በቃ ሰባት አመት ይሆነዋል። ከረም ስመጣ ሰባተኛ አመት ይዛል። ስድስት አመት okay እ ግን አሁን ላይ እጹብ ድንቅ ልጆች መስፈርት አለን የምንመዘግብበት እድሜያቸው አምስት አመት እና ከዛ በታች የሆኑ ልጆች ነው።
ኦኬ
ስለዚህ ያው የስድስት አመት